ጤና ይስጥልኝ።
ሄሎ ሄሎ።
እስቲ አምስት ሺህ confirm አድርግልኝ።
በዚህ ቁጥር ነው።
አዎ
እሺ፣ መስመር ላይ ጠብቁ። Hello፣ አቤት ዛሬ ነው ማታ ማታ ማታ ትናንት ማታ አዎ ማታ
አምስት ሺህ ብር ነው።
አዎ አምስት ሺህ
OK፣ ገብቷል ነው የሚለው ወደ ቴሌ ብር
እ እ ወደ ቴሌ ብር እ- ገብቷል።
አሁን
እ፣ አይ ዛሬ ጠዋት ጠዋት ገብቷል።
አንድ ተኩል አካባቢ እንደዛ። እስቲ check ያድርጉትን ካልገባ መልሰው ይደውሉ።
እሺ እሺ፣ መልካም